ምልኤላዊው ዘመን የአምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምስራቅ ተመልከቱ፣ አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለው ኮከብ ስቦጥ ወበል ማሲንቆ ወበል ክራሬ ዝፈን አገሬ ወበል ዋሽንቴ አንተ ማሲንቆ ስታይ ሰው ታርኮ
እንኳን አደረሰ
ለአዲስ ዘመን ዘመኑ ጀመር ነው
ይበል ታቅም ለዓለም ለዓለም እንዳይለያየ ለዓለም ለዓለም እንዳይለያየ ዘላለም ስንቆራረብ ጠላት ይስቃል፣ የሀገር ሰርኳስ በማን ይደምቃል? ስማ ስጠራ በዜማ ሲቦ ይጥማዘሉ ሁሉም ሰው ታርቆ ወናናዬ ወንወ ወናናዬ ወንወ ወንወ ወንወ ወንወ
አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለው ኮከብ ስቦጥ ወበል ማሲንቆ ወበል ክራሬ ዝፈን አገሬ ወበል ዋሽንቴ አንተ ማሲንቆ ስታይ ሰው ታኮ እንኳን አደረሰ ለአዲስ ዘመን ዘመኑ ጀመር